ልንሄድ እኮ ነው። ምንም ትምህርትሽ የሚቀርሽ አንቺ እንኳን ቁጭ ብለሽ እኔ አሁንም አስር ነው የሚቀረኝ። ምን አስር በይ ያሸንፍ ሄሎ ጤና ይስጥልኝ። ሄሎ ሄሎ ጤና ይስጥልኝ። ሰላም
ሄሎ፣
አይሰማም።
አሁን ይሰማኛል።
ከሴንፎርሲድ ነበረ ምን ደውለው ሴንፎርሲድ ነበረ ምን ደውለው እንትን ሄሎ?
አስቀምጠው ነበር። ሄሎ አይሰማም።
ሄሎ
ሄሎ
እ፣ ሄሎ አይሰማም።
አሁን ይሰማኛል። አልበል ከሴንፎርሲድ ነበረ ምደውለው ስልኮትን አስቀምጠው ነበረ ፌስቡክ ላይ አስታወሱ።
በከምን okay። አዎ የዚህ የኮርስ ነገር ነው።
አዎ የልጆች ስልጠና
አዎ ዋጋው እኮ ውድ ነው። አየሁት ዋጋው።
አ፣ ተወደደ።
አዎ በጣም ተወደደ።
ያው በሰዓት ግን ቢያስቡት normal አስጠኚ የሚከፍሉት አይነት ሂሳብ ነው የሚሆነው። በቀን ቦታው ግን የት ነው?
ሰሚት አለን ጀርመን አደባባይ ቦሌ ሆምስ አካባቢ ነው። ራስ ገብርኤል።
okay፣ እኔ ያለሁት ወደ አብነት አካባቢ ነው።
የቱ ይቀርቦታል?
እስቲ ቆይ መልሼ፣ ይሄ የቢሮ ስልክ ነው።
አዎ አዎ።
ቆይ መልሼ እደውላለሁ።
እሺ መልካም ቻው።
እሺ